ሄሎ
ሄሎ
አሎ ከቤስት ቤት ነው የምደውሉት።
አቤት አሁን ደውለውልን ነበር አይደል?
አለም ገብቶ ነው
እ
አዎ።
እኮ እሺ፣ በ voucher ነው ያደረጉት። ስለዚህ voucher code ኡን voucher history ላይ ያገኙታል።
ምን ላይ voucher history የሚል account history የሚለውን ሲነኩ አቤት history ከሚለው አጠገብ voucher history የሚል አለ።
አቤት እዛ ላይ ያገኙታል voucher code ኡ እና መልሰው deposit ያድርጉት ወይ ደግሞ እሱን ኮድ ይዘው ሄደው ከ Best እ።
Bet እ፣ ሱቅ ብሩን መውሰድ ይችላሉ።
አቤት እሺ፣ መልካም ቀን።